ጤና ይስጥልኝ hello hello hello
ጤና ይስጥልኝ። ሰላም አመሻሽ።
እግዚአብሔር ይመስገን። እንዴት አመሹ?
Donkey Tube ነው።
አዎ Donkey Tube ነው።
እሺ፣ በመጀመሪያ በጣም የእሼ አድናቂ ነኝ እና አሁን live እየተከታተልኩት ነበረ።
እሺ እሺ፣ እናመሰግናለን ስለተከታተሉ።
ያው ለእሱን ለማናገር እና ለማድነቅ ነበረ። ብችል እና ባገኘው ደስ ይለኝ ነበር።
እ፣ አሁን ላይ ቀጥታ ስርጭቱ አብቅቷል አልቋልና እ፣ መዝሙር የኢትዮጵያ መዝሙር የመጨረሻ መርሃ ግብር ነው እና ነገ ይደውሉልናል።
ይቻላል።
ነገ live ላይ ከሁለት ሰዓት ጀምሯል። እኔ የመጨረሻ ቀን live ኦኬ።
እ፣ ላይቭ ልክ ሲጀምር ደውለው ሀሳቦትን ማቅረብ ይችላሉ።
እሺ፣ ሱስን ሁላችሁም ቅልት ስማችሁ የሚጠቁሙት እንዳላችሁ ካለ እናመሰግናለን በጣም እሺ፣ እኛም እናመሰግናለን።
እሺ። እናቴ ነገ እደውላለሁ።
እሺ፣ መልካም ምሽት ይሁንልዎት።